hello
ጤና ይስጥልን ደንበኛችን ከቢጂአይ ኢትዮጵያ ነው የምንደውልሎት
እሺ
ሀመር ባርና ሬስቶራንት ነው አዎ
እሺ ደንበኛችን ሰሞኑን በ text የቢጂአይ መለያ ቁጥር ልከን ነበር ደርሶታል አልደረሰኝም
እሺ ደንበኛችን አሁን ነግሮታል የያዙ
ያዝ እስኪ ቁጥር እሺ ሀምሳ
ሀምሳ
ዜሮ ስምንት ዜሮ ስምንት አርባ ሰባት
ዜሮ ስምንት አርባ ሰባት
ስልሳ ስድስት ስልሳ ስድስት
አዎ ምን ማድረጊያ ደንበኛችን ነው ይሄ?
ይሄ በደ ሰማንያ ስድስት ሰባ ሰባት ደውሎ ቅሬታ ወይ ለጥገና ሲደውሉ መለያ ቁጥር ይጠየቃሉ ይህንን የያዙና ይነግሩናል
እሺ እሺ
እሺ እናመሰግናለን